ጤና ይስጥልኝ ልጄ ኢትዮጵያ በስራ ሮል ነኝ። እባክዎ ምን ልርዳዎ?
ማሽን ተበላሽቶብኝ ነበር።
ደውሎ አስመዝግበው ነበር? መስመር ላይ አሉ?
አ- አዎ አለሁ።
ደውሎ አስመዝግበው ነበር?
አላስመዘገብኩም።
እሺ የቢጃይ ቁጥሮትን ይንገሩኝ።
አላውቀውም።
አጭር የጽሁፍ መልዕክት አስገባለሁ። ደንበኛችን ይሰማል።
አ ይሰማል።
እሺ እ፣ የቢጃይ ቁጥሮትን ካላወቁት ወይ የተመዘገቡበትን ስልክ ቁጥር ይንገሩኝ እና በዛ ልፈልግልኝ።
የተመዘገበበት አዎ የተመዘገቡበትን ስልክ ቁጥር።
አስራ አንድ እሺ
ያውጥቼ ልንገርሽ እሺ